ጤና ይስጥልን።
ጤና ይስጥልኝ ማዲባባ።
ማዲባባ ምን ለታል?
አንድ የአሪስ ኮምፓክት ምናምን አይነት መኪኖች በባንክ ብድር እስከ ስንት ነው የሚያስፈልገው?
የአዲስ ኮምፓክት አለን ሁለት ሺ ስድስት እና ሁለት ሺ አስር አለን።
እሺ ሁለት ሺ አስሩ ስንት ነው?
አ- አስራ ዘጠኝ ከሀምሳ አለን።
አስራ ዘጠኝ ከሀምሳ
አዎ
እሺ ሁለት ሺ ስድስት
አስራ ሰባት ከሀምሳ
እሺ አመሰግናለሁ።
እሺ